ለጤና ይስጥልኝ አምቡላንስ እባክዎ ምን ልርዳዎ?
በአምቡላንስ ሹፌር ይፈልጋሉ ተብዬ ነበር።
እሱን ወሎ ሰፈር office ኣችን አለ።
አ?
ዋናው head office ኡ ወሎ ሰፈር አለ። CV እዛ አስገባ።
ይኮራል በጣም
ወሎ ሰፈር አለ head office ኡ እዛ አስገባ CV
የት ነው? አድራሻ?
ወሎ ሰፈር ወንጌላዊት።
ወሎ ሰፈር ወንጌላዊት አዎ
ይፈልጋሉ?
ቼክ አድርገህ እዛ ሂድና
እሺ እሺ